ሰላም ጤና ይስጥልን። ችትችት
እንትን ነበረ እናንተ ጋ አዝዤ
እሺ፣ hello አቤት ያው ይሰማል።
okay ሰው አልሞላም ተብሎ አልተላከልኝም። ስለዚህ ገንዘቡ እንዲመለስልኝ ነው።
እ፣ ምን fail አድርጎ ነው?
አዎ ሰው አልሞላም አለ አራት ሰው ይላል። እንግዲህ አጣው ሰው እንግዲህ ነው።
እሺ፣ አንድ check ላርግልዎት።
እሺ እ፣ ቆሎ ነው።
አዎ ቆሎ ትክክል።
okay፣ አዎ፣ እ፣ ሰው አልሞላም። አራት ሰው ነበር አዎ።
የሚያስፈልገው።
አዎ።
በቃ refund እናደርጋለን ነገ ጠዋት። አሁን ስለወጣች ነው refund የምትሰራው ልጅ።
እሺ ለነገ ጠዋት ይጠብቁን። እሺ።
በዚህ ነው የምደውለው ወይስ ሌላ ቁጥር አላችሁ?
አይ መደወል ባይደውሉም ችግር የለም። ጠዋት እንደገባች እንድታረግሎ ታረጋለሁ። ያው fail ኦችን ስለምትመልስ እሷ ችግር የለም።
ማን ልበል አንቺን? ግን ያው እኔ ማሪቱ።
ማሪቶሽ እሺ እሺ እሺ